¿Lo tenéis en Betfred?
ሄሎ ሲስተር አቤት
አሁን ያወራው ልጅ ነበረ በስ በስ እ- እ?
እንትና በስ በስ አካውንት ራሱ ምንም አልገባም ምንድን ነበረ
እ፣ ፌልድ የሆነው ነው እ?
ሁለት ሺህ ብር እና ሰባት መቶ ብር ያልከኝ ነህ
አይ ሁለት ሁለት መቶ ሁለት ሺህ እና ሰባት መቶ ብር ያልከኝ ነኝ አሁን ደውለህ
ማታ ውስጥ አደረው ሁሉም እኔ እየሰራው እ ውስጥ አደረው እኔ ሁሉም እየሰራውበት ነገሩ እ፣ ምንም አልገባም እኮ ስንት ስንት ብር ነው
አንድ ጊዜ ሰባት መቶ እኮ ፌልድ ብሎ ወደ ቤት ቤት ተመልሷል ብዬክ ነበር አሁን ደውለህ ነበር አይደል አዎ እ፣ አካውንት ቼክ እኔ ሲያደረገ አሁን ምንም አልገባም
እሺ አሁን እ፣ ቆይ ቼክ ላድርገው
ቼክ አድርጉ እሺ ጠብቀኝ መስመር ላይ ትናንት ማታ አይደል ያልከኝ አው ወደ ኮመርሻል ባንክ ነው።
ሁለት ሺህ ብር እና እ?
ምንም አልገባም። እኔ ወታደራው እየሰራው አምስት ይኸው ጊዜ ነው።
ሪቨርትድ እኮ እሺ ቴሌግራም አለክ አይደለ
እ?
ቴሌግራም አለ
አው እሺ ቴሌግራም ላይ ልልክልህ እችላለሁ ሪቨርት አድርጎ የተመለሰውን ወደ ቤት ቤት ሁለት ሺህ ሞከርክ ከዛ ሪቨርት አደረገ ሰባት መቶ ራሱ ሞከር ሰባት መቶ ዊዝድሮ አደረግ ተመለ ዲፖዚት አደረገ ሪቨርት አደረገ ድጋሜ ሰባት መቶ አዘዝክ revert አደረገ እንደገና ድጋሜ ሰባት መቶ revert አደረገ ከዛ ድጋሜ አንድ ሺህ ሞከርክ እሱም ተመለሰ ወደ ቤት ቤት ከዛ ሁለት ሺህ እሱም revert አድርጓል ወደ ቤት ቤት አሁን ያልገባልህ ስንት ብር ነው ነው የምትለው አንተ
እነሱ እኔ ወታደራው ሲሰራ እንትና እ- ማለት እ?
ሁለት ሺህ ሁለት ሺህ አልገባም፣ አንድ ሺህ አልገባም፣ ሰባት መቶ አልገባም፣ ሰባት ወደ መቶ ቤት ቤት አልገባም።
ተመልሷል። እሱን እያልኩክ ነው። ወደ ቤት ቤት ነው የተመለሰው። ሪቨርት ሁሉም ሰው- እንዳደረገ ነው history የሚያሳየው revert እንዳደረገ ነው እና አንድ ሁለት ሺህ ብር ደግሞ በ voucher ነው የተወ- የተወሰደው። በ voucher ነው የወሰደ ከ- ማለት አንተ ነህ አይደል የወሰድከው?
አው voucher create ያደረግከው አንተ ነህ።
ሁሉም ተመልሷል።
አዎ ሁሉም revert አድርጓል ወደ ቤት ቤት። maybe ተጫውተህበት ሊሆን ይችላል እንጂ እዚህ ጋር የሚያሳየኝ revert እንዳደረገ ነው። withdraw ስታደረገው እየተመለሰ እንደሆነ ነው የሚያሳየኝ እና ቴሌግራም ካለህ እሱ ላይ ልልክልህ እችላለሁ screenshot።
ይሄ አለ ቴሌግራም እሺ hi በለኝና እዛ ላይ ተ- ልላክልክ።
አየህ እሺ